ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አቤት ከውላባይ ክማ ፓርቸሪ ነበር የምደውልልክ።
አቤት ኮፒ አዎ፣ ኮፒ አለኝ።
ባለፈው ሄሎ
የት ነው ያለው?
ሄሎ፣ ምን አለሽ?
አይሰማም?
አቤት አቤት አቤት ባለፈው ደውለህልን ነበርና ጓደኛዬ ነው ደውሎበት የነበር እኔ አይደለሁም። ማማዬ ኦኬ፣ እሺ፣ ስልኩን ልከሽለት አልተገናኘችም እንዴ? አያወራም ልከሽለት ነበር።
አይ አላክልኝም። አንተ ነህ የላክልኝ? አላክልኝም።
እሱ ልኮልሽ ነበር ስልኩን ማ- አንቺ ልከሽለት ነበር ብዬ በእኔ ስልክ okay፣ ሲያወራሽ ነበር።
አልደወለልኝ።
እነግረዋለሁ። እሺ እሺ